Hello. Hello.
Hello.
Hello.
Hello.
ለአመት Hello. እግዚአብሔር ይመስገን ምን እንደርስ?
አስር አምስት መቶ ነበረ እና ብሩን አጣ ነው እኮ። ሄሎ ተቆረጣል።
ሰላም አለሽ አማራ መይዝ ጌም ጌም ጌም አምስት መቶ ይቅርታ ቦታ ቀየሩን፣ በጣም እየተቆራረጠ ነው።
እሺ አልሰማም። ሄሎ እሺ አሁን ይሰማል።
አዎ ጌም አስር ሺህ አምስት መቶ ገብተን ነበር አስር ሺህ አምስት መቶ ሄሎ ይሰማል።
በምን Hello?
ባንክ ነው?
አዎ ብሩን አጣ ነው ከዛ አንዴ በጣም እየተቆራረጠ ስለሆነ ሁለት
እሺ ደግመህ ደው-